ጠርቼ ቤቲ ነው የምትረዳው።
ሰላም ነው እንዴት ነሽ ቤቲ?
ሰላም
ኤፍሬም ሶዶ አረካ ነኝ። ብሩክ ነኝ የቤስት ቤት ሄደር
እሺ
የኔ ከሰው የኔ ድምፅ በሙሉ ለሙሉ እየወጡ እየወጣ ኤፍሬም ትንሽ ድምጽ ይቆራረጣል፣ ይቅርታ።
አይሰማሽም?
ምን አልከኝ?
የኔ ሾፒንግ ሙሉ ሙሉ ለሙሉ ማለት ነው ብሩክ ነኝ አረካ አዎ ገብቶኛል። እሺ አውቄሃለሁ።
ሙ- ሙሉ ለሙሉ ትልቅ ወድ እየወጣ ነው ብሎ ከከስተመር ደውሎ እያስጨነቁኝ ነው።
ትልቅ ወዲ ወጣ ነው ማለት
ሙሉ ለሙሉ ውሻው ላ እሺ።
እየለቀቀ ነው ሙሉ ገንዘብ ምናምን ሰው በጣም እየበላ ነው።
እስቲ ኤፍሬም አንዴ ላስተላልፍልህ፣ እሺ? አዋራቸው እነሱ ሁሉንም ሾፒንግ ማለት ሁሉም ሾፒንግ እሺ። ኤፍሬም
ሄሎ
ወይ ተስፋ ወይ ብሩክ ነኝ አ ብራ ብሩክ ነኝ እኔ ራሱ እንዴ እ ብሩክ ተማብራለህ እሺ
እባክህ ሾፖቼ በሙሉ እየተለቀቀ ነው። ትልቅ ወድ እየወጣ ነው። ዛሬ ሁለት ሶስት ቀን ሆኗል እና የሚስተካከል ነገር አለ ሙሉ ነው እ ያንተ እኮ የመጨረሻው ሌቭል ላይ ነው ያለው እ ቡራዬ እ ይሄ ሃርድ የሚባለው ሌቭል ላይ ነው ያለው
በእውነት በእውነት አዎ ምንም የሚስተካከል ነገር የለውም እና እ እስኪ ልየው
ቼክ አድርግልኝ የፌም ሶዶ አረካ ብለህ
ኧረ አዎ የመጨረሻ ሌቭል ላይ ነው ያለው ብታይ አ የመጨረሻው ሌቭል ላይ ነው ያለው
አዎ እኮ የኔ ቤት ራሱ ትላንት ወዲያ ወደ አ ይይዛል ይይዛል ትንሽ እንየውና አ ይይዛል ያስመልሳል ቢያንስ የራሱን ይዞ ይወጣል
በቃ እሺ እሺ አባቴ እሺ አባቴ እሺ እሺ ብራዊ እሺ እሺ አይ እሺ